ቤተሰብ ለምንድን ነው ወርደተን ውስጥ የሚወጣው? ከዮርዳን ለምንድን ነው የሚወጣው?
ስንት ነው ወርደ ነበሩ?
ወርደ ነበሩ አላውቀውም፣ ግን ከቻሉ ወደ ሚዱ የሚሄደው ሁለት ጊዜ አዎ፣ ሁለት ጊዜ ነው። አንድ ጊዜ ወጥብኝ አስከታልኩ፣ ድጋሚ ወጣው ደግሞ
ከቻኖሊ ወዲህ ወደ ሚሊኒየም ወደ ሚሊኒየም።
ማነው ስመ በአምላክ ለምንድን ነው ማን ነው የሚወጣው? እኔ አክሰፕታልኩት ነው ያደረገ ተሰለብ ለምንድን ነው የሚወጣው?
ራሱን ኦርደር ነው ደግመህ ያስገባኸው?
አዎ ደግሞ ያክሰፕታልኩት ራሱን ኦርደር ነው አውጥቶ ድጋሚ ያስገብቶት ድጋሚ እንትን ያልኩት። ሌላ ሰው አስተይ የሚያደርጉ ከሆነ ምን ይሸጥልኝ?
ኦርደር ነበሩን ካላወቅከው በምን ልጠይቅልህ?
ቦል ከቻሉሊ ከቻሉሊ ከቻሉሊ ወደ ጎዴ ሚሊ ኦርደር አላስቀ መስመር ላይ ጠብቀኝ። ግን ምናልባት እኩል አክሴፕት ብላችሁት እንዳይሆን ምንድነው ሁለት አክሴፕት እንደ እኩል አክሴፕት ነው እኔ ጋር ቁጭ ብሎ ነው ድጋሚ ወጥቶ ድጋሚ አክሴፕት ገብቶ ነው ድጋሚ unassign እንድታደርጉት ነው እንጂ ደግሞ unassign ተደርጎ ነው ከዚህ ወደ ጋር ያለ
እስኪ መስመር ላይ ጠብቀኝ። ካገኘሁት order ኡ ማን ነበር ስምህን ያልከኝ?
በአምላክ
በአምላክ ማ አንተ ነህ።
ከመድረን branch ነው አይደል?
ምንድን ቻኖሊ ቻኖሊ መድኃኒዓለም ነው አይደል?
ኦሎምፒያ
ኦሎምፒያ አዎ።
okay እንትን ነው የሚሰራ order አይደለም።
ለምን?
on time እየተያዘ ነው በአምላክ አንድ ሰዓት ሆኖ order ኡ ያለቀ order ነው።
እና ታዲያ unassign እንዳደርጎ ወደዛ መቻ ወይስ ድጋሚ ወጥቶ ድጋሚ
ለምን ተሰርቷል እኮ order ኡ የሰራው ሰው ገብቶ ነው complete የሚባለው። አንድ ሰዓት ያለፈ order ነው።
ዝግሽ ነው